Hello ሰላም ጤና ይስጥልኝ። እንዴት ነሽ? እንዴት ነህ።
እንትን ትናንትና ቆርጬ ነበር ኦንላይን እና እሺ
እ፣ ሶስት ጨዋታ ነው ጨዋታው win ነው አይቼዋለሁ በ Flashscore እና ምንም አላረመውም እና ያስቀመጠው ደግሞ እንትኑ ጋር ነው ያለው ይሄ bet የእኔ account ሚ- ያ- የሚቀመጥበት አለ አይደለ bet እ፣ list ምናምን የሚለው አዎ እዛ ላይ ተቀምጧል አላረመውም ግን እ፣ ጨዋታው win ነው ቁጭ- open ብሎ ቁጭ እንዳለ ነው እሺ ልትነግረኝ ትችላለህ?
ምኑን
እ፣ cashier code ኡን ወይ ደግሞ cashier code ያ፣ cashier code cashier code አልቻልኩም ማውጣት እንትን ላይ አላስቀምጠልኝም bet እንትን ላይ የለም ያለው እንትኑ ጋር ነው በቃ ምን ጋር bet list ም የሚለው አለ ተዘሮ የሚቀመጡበት እሱ ጋር ነው በቃ ቁጭ ያለው እሺ bet list ላይ ያለውን ኮድ ቴሌግራም ላይ ላክልን። እሺ የትኛዋ የቁጥሮቹ E ምናምን B ምናምን ይሁን አዎ፣ አዎ እሱ ጽፈህ ላክልን ቴሌግራም ላይ ቴሌግራም ላይ አዎ እሺ እሺ አሁን ልካለሁ በቃ መልካም ቀን።